ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው።
ኧረ በተደጋጋሚ ሪፖርት አደረኩኝ እንዴት ነው የማደርገው ብሩ እስካሁን አልገባልኝም።
እናሳውቅዎታለን ብለውናል እኛም አዲስ ነገር ሲኖር ቴሌግራም ላይ እንጽፍልዎታለን።
እና እኮ አሁን ቴሌብር ላይ አልገባልንም ግን ከሁሉ ስፖርት ላይ ቆርጧል እኮ።
ቴሌግራም ላይ ልከዎታል አይደል?
አዎ ልኬያለሁኝ አዎ።
እኮ ቴሌግራም ላይ ከላኩ አዲስ ነገር ሲኖር እናሳውቅዎታለን።
እና ልጠብቅ?
አዎ።
እሺ እሺ